የለውም ሰላም ጤና ይስጥልኝ። እንዴት?
ቴሌዊን እንትን ተመዝግቤ ነበር አሁን
እሺ እና ጥያቄው አይመጣም ለምንድን ነው? ወይም ደግሞ ሂደቱን እስኪ ንገሪኝ።
ኮከብ ዘጠኝ ጥያቄውን ለማግኘት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ።
ደውያለሁ።
ሶስት ቁጥር ከተመዘገቡ ሶስት ቁጥርን ይጫኑ።
እሱንም ነክቻለሁ። ከዛ አማርጠኛል እሷ ጥያቄው።
ጥያቄና መልስ የሚል የለም አዎ እሱንም ነክቻለሁ እና አልመጣለሁት ብሎ ነው።
እኮ የምን የእንትን ዝርዝሩን ነግሮኛል። ከዛ አራት ሰባት ቁጥር ሙዚቃ ሙዚቃዎች ነክቼ ነበር።
እኮ አሁን ለምሳሌ ሙዚቃን ሲነኩ መልሶች ትክክል ከሆነ ወደ ጂኦግራፊ ያሳልፋቸዋል።
ምንም ጥያቄም አልመጣም እኮ ሙዚቃ ብቻ ነክቻለሁ አራት ቁጥር እኮ ሙዚቃን ሲነኩ ምንም አይነት ጥያቄ አልመጣም።
ምንም አይነት ጥያቄ አልመጣም።
እስቲ መልሼ እደውላለሁ። በቃ እስቲ አይቼ በሲስ እሺ
እሺ